ጤና ይስጥልኝ። ሁሉ ስፖርት ነው። እባክዎ ምን ልርዳዎት?
እ account ልከፍት ፈልጌ እም ስልክ ቁጥሬ used ይለኛል። ልክ already used ይለኛል እና መቀየር ነው ያለብኝ ግዴታ ወይስ ምንድን ነው ማድረግ ያለብኝ?
እስኪ login አድርገው ይሞክሩት።
password ምናምን አላውቀውማ።
password ሳያስገቡ ነው በቃ የተመዘገበው?
ለመመዝ- ለመመዝገብ ነው። አዎ ምን በቃ እየተመዘገብኩኝ አ- በመሀል አ።
ሪ- ልክ ሞልቼ register ስለው phone number used ምናምን ይለኛል።
እኮ ምን መሰሎት ደጋግመው ደጋግመው ሞክረዋል። verify verify ለማድረግ ሞክረው ነበረ። ስለዚህ used ይሆናል። ያ ማለት ያ ቀ- ስለዚህ- ቀድሞ የሆነ password አስገብተው register ለማድረግ ሲሞክሩ የነበረውን password እና username ዎትን አስገብተው login ለማድረግ ይሞክሩ። ከዛ ላይ- ወይ ካለ password ኡ ካልመጣሎት ሪ- ማን forget የሚለውን ይነኩና እንደ አዲስ password ኡ ይላካል እንጂ already register ሲሆኑ እንደዛ የሚለው
ተመዝግቧል። Okay አይ error ስላለኝ እንደዛ መጀመሪያ ነክቼው error ስላለኝ አልመዘገበ መስሎኝ ነው ድጋሚ ነካሁት።
login አድርገው ይሞክሩ።
እሺ እሺ